ሄሎ
ሰላምታ ይስጥልኝ። ቴሌም አብሮ ይስጥልን።
አለን።
እንዴት የሆነ ሜሴጅ ገብቶልኝ ነበር ስላልገባኝ ነው
ስኬትን ይገባሉ።
እ ፍሪ ትኬት ሁለት የለን እ
የቴሌቪዥን ጌም ደንበኛ ከሆኑ በየቀኑ ትኬት ይገባል።
እሺ
በሚገባሉ ትኬት እርሶ ጌሞችን መጫወት ነው።
እ እ
በሚገባሉ ትኬት እ
game ኦችን መጫወት ነው።
ምን አልሽኝ? እናት አይሰማም።
በሚገባ የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል። በሚገባሎ ትኬቶች ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ጌሞችን ሲጫወቱ ላፕቶፕ እስከ አምስት ሺህ ብር ከአምስት እስከ አምስት መቶ ብር ካርድ ያገኛሉ።
የአምስት ሺህ ብር
ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ የመጫወቻ ነጻ ትኬትና ነጻ coin ስልክ፣ ላፕቶፕ አምስት ሺህ ብር ያገኛሉ።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው game ኦችን መጫወት ነው።
እሺ